ጤና ይስጥልኝ ሰላም አመሸሽ ሰላም ጤና ይስጥልኝ። እንዴት አመሸሽ የኔ እናት?
እግዚአብሔር ይመስገን።
አምቡላንስ ፈልገን ነበር።
እሺ ከየት ነው?
ኦልድ ኤርፖርት ኢራን ኤምባሲ ምናየ ህንጻ ፊት ለፊት
ከኦልድ ኤርፖርት። እሺ ወዴት ነው የምትሄዱት?
አ፣ ሀሌሉያ ሆስፒታል
ሀሌሉያ ቀጠሮ አላችሁ ወይስ አይደለም። emergency ነው እኔ።
emergency ነው?
አዎ እህ፣ እድሜያቸው ስንት ነው?
ሰባ እህ እህ፣ ሰባ ነው።
ሰባ አዎ እሺ ምንድን ነው የሆኑት? አሁን ኦክሲጅን ይጠቀማሉ ወይስ እ፣ ደህና ናቸው?
አሁን ከውጭ ገና መምጣቱ ነበረ እና እሺ ገና ከውጭ እንደገ እንደገባ የሆነ ዝም ብሏል እና ልቡ ግን ይመታል። ዝም ብሎናል ግን
Okay፣ ዝም ብሏል ግን ልባቸው ይመታል። ይንቀሳቀሳሉ?
አይንቀሳቀስም።
አይንቀሳቀሱም። እሺ አዎ እባክዎትን ቶሎ ያላክልን ኦክሲጅን ያለው ቢሆን ጥሩ ነው።
መልካም። እሺ እሺ እሺማ እግዚአብሔር ይስጥልን።
እሺ።
እሺ፣ እንጠብቅ።
አሁን ትደውላለህ?
አሁን አይደለ የፈለጋችሁት?
አሁን አዎ።
መልካም። እሺ እሺ፣ ልካለሁ።
እሺ ያ- የአገልግሎት ክፍያችን ከሁለ- ከሁለት ደቂቃ በኋላ አሳውቅሻለሁ።
እሺ፣ thank ዩ